hello፣ ሰላም ጤና ይስጥልን።
እ፣ ሰላም ናችሁ?
እግዚአብሔር ይመስገን።
የነገውን stand up comedy እሺ፣ ለመሳተፍ ትኬት ፈልገው ነው።
አ ፈልገን ነበር።
እሺ፣ ስንት ትኬት ነው?
VIP ያላችሁ VIP አለ።
አ፣ ሁለት VIP ሁለት ማን ልበል ስሞትን?
አቤል ወርቁና እሺ፣
ሳባ ከበደ ባለቤቴ
አቤል ወርቁና ሳባ ከበደ።
ከበደ።
እሺ፣ ክፍያ ነገ ስንት ሰዓት ነው?
መፈጸም ይችላሉ። እ፣ ትኬት የሚያልቀው ዘጠኝ ሰዓት ላይ ነው። already ትኬት ይዘዋል። እ፣ የሚጀምረው ደግሞ አስራ አንድ ሰዓት ተኩል ላይ ነው።
ኢንተርኮንቲኔንታል ነው አይደል?
አዎ አዎ
ም- mobile banking መቁረጥ አንችልም።
ይችላሉ። link አለ የዶንኪ ቲዩብ ቪዲዮዎች ላይ እ፣ link አለ የ stand up comedy መመዝገቢያ የሚል እዛ ላይ ከፍለው attach ማድረግ ይችላሉ።
አሁን ስናየው ግን ያው ጌሻ ነው። እሱን ጋ- እ፣ ገብተን ነበረ ያው ጌሻ ይለናል የ- ወደ ታች ዝቅ ሲል ደግሞ የ stand up comedy የሚል አለ።
አለ።
አዎ እዛ ላይ account አለ።
አዎ፣ እዛ ላይ መክፈል ይችላሉ። ነገ መጥተው መክፈል ይችላሉ።
ቦታው ላይ መክፈል እንችላለን።
ይቻላል። አዎ።
በቃ ስንት ሰዓት ነው ያልሽኝ? ይቅርታ አስር ሰዓት አስራ አንድ ሰዓት ላይ ይጀመራል።
ይጀምራል። እሺ፣ እንመጣለን። እናመሰግናለን።
እናመሰግናለን።
ቻው bye።